Hello አቤት ምን አልሽ?
ሚራስ ሚራስ
ኧረ ቦሌ እኮ ገና እኮ አሁን ደንበል ነው ቤቴ በእናትህ
እ አዎ፣ ሌላ ላይ ደግሞ አሉ። አዎ፣ ሌላ ቦታ የለንም ሚራስ- አሉ ከሁለት ውጭ
ሚራስ እሺ ምኑ ጋር ነበረ?
እ እ፣ በትክክል አላውቅም ምን ጋር እንደሆነ ግን እ፣ ብዙ ጊዜ እዛ ነው የሚመልሱት ድራይቨሮች ይነግሩሃል ጠይቃቸው ወይ